ሄሎ ጤና ይስጥልን።
አብሮ ይስጥልን። ተሲ መኪና መሸጫ ነው።
ማሊ ባባና ተሴ መኪና መሸጫ።
አዎ አዎ። አሁን የሆነ ሎጊ ቤት እንትን ማርክቶ አይቼ ነበረ። ሲ ቤት
ሁለት ሺህ አምስት
ሁለት ሰባት ሁለት ሰባቱ የለንም። ሁለት ሺህ አምስት በበርገንዲ ከለር ነው ያለን።
ሲ ቤት ከዩኤን የወዘረው አዎ፣ እሱኛው የለንም ተሽጧል። አባት
ነው የትኛውን ያላችኋል?
በ burgundy color አለን ሁለት ሺህ አምስት
ማርክቶ ነው
one o five one o five okay። ስንት አወጣችሁበት?
አምስት ሚሊዮን ብር እ
አምስት ሚሊዮን
Okay። ማርክቱ ስንት ሸጠ?
ይቅርታ አባ ከተሸጠ በኋላ price አንናገርም። ይቅርታ በጣም